Pensa que nem vá com o ትምህርታዎች ሄሎ ሄሎ
እ እንዴት ነው ስልኩ ብር ላይ ሞልቶ ትንሽ ደቂቃ አይቆይም ምን ምክንያት ነው
እ ይሄ የደወልሽበት ሆፕ ኢንተርቴይመንት ከቴሌ ጋር በመተባበር የሙዚቃና የሬዲዮ አገልግሎት የሚያቀርብበት ነው ያኛውን ቴሌ ደውለሽ ነው የምጠይቂያቸው
አይደል አ ስንትና ስንት ነው የሚጠየቀው እ
እ ቴሌ ስንትና ስንት ደውዬ ልጠይቅ
ዘጠኝ ዘጠና አራት ላይ ደውለሽ እ
ኦፕሬተሮችን ታገኛቸውና እየቆረጠብኝ ነው ብለሽ ንገሪያቸው አዎ ዘጠኝ ዘጠና እሺ ወዲህ እሺ እሺ እሺ